hello
አቤት ሰላሙ እንዴት ነው? ሰላም ነው?
እንዴት አደርክ? እግዚአብሔር ይመስገን።
አድናለን ከቤት ቤት ነው የምደውልልህ።
እሺ
እሺ ምን ቲቪው አልከፍትም ብሎ ነው?
አይ ይከፍትና ማለት ነው ኬሎ መስፔሩ ይከፍትና የሆነ ሰዓት ላይ ከዛ ይጠፋል። ከዛ enter enter የሚለውን ስንነካው ደግሞ ወይ ደግሞ አጥፍተን ስናበረው ይጀምራል። ከዚያ የሆነ ሰዓት ላይ ይቆማል እና ሲጠፋ አሁን ምንድን ነው ለታለ- የሚላችሁ?
እ ሲጠፋ ምንድን ነው የሚላችሁ?
not support ነው የሚለው no signal
not support አ እንደዚህ አይነት ነገሮች happen ሲያደርጉ ብዙ ጊዜ የኬብል ምናምን ችግር ናቸው። ወይ ኬብሎቹ ይላልተዋል ወይ ልክ አይደሉም ኬብሎቹ የሆነ ነገራቸው ተነክቶ ሊሆን ስለሚችል ከ game ኡ ጋር ምናምን የሚገናኝ ነገር አለ። የኬብሉ ምናምን በደንብ check አስደረጉትና እሱ check አድርጉት። መሀል መሀል ላይ የሚጠፋ ከሆነ no support ምናምን የሚል ከሆነ ቲቪው የሚፈልገውን signal እያገኘ አይደለም ማለት ነው።
okay ወይ ኬብል እንቀይርለት ወይ እስቲ ያው ወይም check አድርጉት እንደዛ ነገር እያደረጋችሁ
በቃ እሺ በቃ እሺ ብሩክ ነህ እንዴ?
እኔ አይደለም ተስፋ ይባላሉ።
ተስፋ እሺ።
እሺ አባቴ እሺ